አላውቅ ይዞኛል ፍቅር ከሷ ጠምዶኛል እራስ ትሉኝ መላው ጠፍቶኝ ጨነቀኝ ተሰቃየሁ ነገሯት መላ ትስጠኝ እህ እያልኩ በፍቅሯ ስንገላታ ሁልጊዜ ጠዋት ማታ ችል ማለቷ ምን ይሆን ያቺ ወጣት በልቤ ትንከራታ መጨነቅ አልገባትም ትስቃለች ተይዤ በሷ ምን አይነት ጭካን ያላት አይወራ የሷ ግሩም ፈገግታ ነው የማርከኝ ልቤን ሰውሮም ኤራልድንም ሰጋሆኝ እንጃልኝ ዘንድሮም ከቶ ሳላውቅ ይዞኛል ፍቅር ከሷ ጠምዶኛል እራስ ትሉኝ መላው ጠፍቶኝ ጨነቀኝ ተሰቃየሁ ንገሯት መላ ትስጠኝ እህ እያልኩ በቁጥሯ ስንገላታ ሁልጊዜ ጠዋት ማታ ችል ማለቷ ምን ይሆን ያቺ ወጣት በልቤ ተንከራታ ሐሳቤ ከእሷ ጋር ዘምቶ ከኔ ሄዷል ርቆም ልቤን በፍቅር መውሰዷን አውቅ